hello hello፣ ጤና ይስጥልኝ።
hello hello hello፣ አይሰማም? ጤና ይስጥልኝ።
እግዚአብሔር ይመስገን።
እ፣ አቶ እንደሰን አለማየ አዎ ማልበን እ፣ ከ We Plus Solution ድርጅት ነበር ምደውልልዎት።
እ ከ We Plus Solution ድርጅት ነበር ምደውልልዎት።
እ፣ ይቅርታ ይኸውልህ፣ ይሄ ስልክ አይሰማኝም። ወ- በሌላ ስልክ ልደውልልህ ነው።
እሺ በቃ ትንሽ ቆይቼ ልደውልልዎት። ቁጥሩን ይነግሩኛል፣ ልደውልልዎት እኔ አስራ አንድ ዜሮ ዘጠኝ አስራ አንድ አስር ሀያ ሰባት ሀያ አንድ አስር ሀያ ሰባት ሀያ አንድ እሺ አዎ፣ መልሽ። እሺ እ፣ እደውልልዎታለው።
ድምፅ ስለሚያዝ ነው።
እሺ አሁኑኑ እደውላለሁ። እሺ